ሄደ አቤት ዊፕላስ ሶሉሽን ነው የምደውለው። ዊፕላስ ሶሉሽን አንድ application ይዞ መጥቷል እና እዛ ላይ ጭነው ፓስፖርት እንዲያስመዘግቡ እና በነፃ እንዲያስመዘግቡ
አዎ ከዚህ ስም link ኡን ተልኮልኛል
አውርደውታል።
አይ አላወረድኩት እሺ አውርደው ቢመዘገቡ ጥሩ ነው።
ኬሽ እሺ አመሰግናለሁ። መልካም ቀን።
ለሁላችሁ